ሰላም ስልክ መስጠት አትችሉም ለካ። እሺ እዚህ እንደዛችልኝ እያለሽ ይልኝ አንዴ ደግሞ ከተመር ልጥፈር አትሌቶች መንደር ያደርሱ ይደልኝ አዎ አዎ አዎ አዎ
እሺ customer እናስጠይቅልህና ከዛም በኋላ አይ።
እንትን ይባላል።
ነገ ያተሽ ቶሎ ጠይቃ አትልኝ
ያው አስተላልፍልሃል።